ሄሎ አቤት sir ጤና ይስጥልኝ። Flintstone Homes
ሄሎ፣ አቤት አቤት፣ እንዴት አደሩት? ሰላም ነው ሰላም ሰላም ነው እንዴት ነው?
አለን፣ ሁሉ ሰላም ነው። ከ Flintstone Homes ነው። ትላንት ደውሎት ነበረው።
እ ከ Flintstone Homes ነው። ትላንት ተደውሎ ነበረ።
ተደውሎ ነበር አዎ፣ ወደ Flintstone Homes።
Flintstone House አዎ፣ አዎ።
አ እኔ እንጃ ማን ደውሎ ነው?
እኔ እንጃ አስር ዘጠና ሰላሳ አንድ ሰላሳ አንድ ላይ ተደውሎ ነበር።
Flintstone House ነው ያልከው?
አዎ፣ አዎ፣ Flintstone Homes ስለ አክሲዮን መረጃ maybe ስለ ቤት ፈለግ ከፈለጉት ብዬ ነው።
አ እኔ እኔ አልደውልኩም ብቻ ሌላ ሰው ከሆነ እንጂ እሺ፣ እሺ።
እሺ